ሀሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
እንዴት አደራችሁ?
አለሽ?
አለሁ። ዋዬ ኬክ እንዴት ነው?
አለሁልሽ። ደህና ነሽ?
ደህና ሁሉ ሰላም?
አዎ።
የት ነው? ወጣሽ እንዴ?
ኧረ አልወጣሁም።
የት ነሽ?
ቤት ነኝ። አዎ።
እሺ። በእሱ ተበጠበጠ?
አዎ።
አዎ፣ እ አዎ።
አንቺ መጨረሻ እ
ምንድን ነው ያለችሽ? ሰምተሻል ያለችሽን?
አዎ፣ ተበጠብጧል።
ጠጣሽ?
አዎ።
ምሳሽን ኧረ ውሸቷን ነው ውሸቷን ነው።
ያ ምንድን ነው ስለው ደግሞ እንዲህ ጣለኝ። አንተ እንዲህ ጣፍካት።
እየወጣችሁ ነው እንዴ?
ኧረ አይደለም፣ አይደለም፣ አይደለም፣ አይደለም። ተኝተናል።
ምንድን ነው ድምጻችሁ? እየሄዳችሁ ነው?
እ?
ደህና ነሽ ልጄ? እ ተኝተናል። አዎ።
ለአባትሽ ስጪው እሺ።
ሄሎ፣ እ ብሬ
ማዋሸት ትጀምራለች።
ወጣችሁ ነው?
አዎ፣ እዚህ ኬላ ጋር ደርሰናል።
ኧረ እኔ ቀልቼን ነው።
እሺ። ጠ- በእሱ በጥብጣችሁ አይ በቃ ሩዙ በቅቶናል።
ሳጠግቡ
በቂ ነው በቂ ነው።
እሺ፣ እሺ። ቻው።
በቶ ጊዜሽ ይኖርሽ ዘና ብለሽ ነው እንጂ
እ እ?
ሌላ ቀን ይሰራል ነው የምልሽ።
አይ ከጠገባችሁ እሺ። እንግዲህ እም። ያው አንቺ ሰላም ደረሽ?
አዎ።
እሺ እም።
በይ እንግዲህ አትጥፊ
እ?
አትጥፊ።
እሺ።
መልካም ቀን።
አሜን። እሺ፣ ጭበልን ቻው በያት።
እሺ። የኔ ፍቅር ወይ ቻው። እሺ፣ ደህና ዋይ።
ኦኬ፣ ጉድ ናይት።
ምሳሽን ጨርሽ። እሺ፣
አይ ቻው። እሺ